ሄሎ
ሄሎ ሄሎ አይሰማም?
አቤት፣ አሁን ይሰማል።
እሺ ምን ነበረ?
አቤት አቤት፣ ወይ
ተደውሎ ነው።
እሺ ከችፕችፕ ነበር የደወልነው።
እሺ፣ የሰርክ አለም ስልክ ነው አይደለ?
አዎ።
እሺ ያልመጣ product አለዎት? ዛሬ እንዲመጣ ለማድረግ ነበር።
አይ አላዘዝንም፣ ሰሞኑን ያዘዙት የለም? እሺ አይ የቀረ ካለ ዛሬ ለመላክ ነበር።
እሺ፣ አመሰግናለሁ። ግን የለም አላዘዝንም።
እሺ እሺ መልካም ቀን። እሺ